ሰላም
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
ኮሜዲያን እሸቱን ፈልጌ ነበረ።
ያው እሱ ዛሬ ቀረጻ ላይ ስለሆነ እኔ ነኝ ስልክ ማነሳ። ሌላን ጊዜ በጣም ብዙ አይ።
ሰዎች ስለሚበዙበት
የሆነ የተቸገረ ልጅ ነበረ እና እ
የተቸገረ ልጅ ነበረ አሀ
እና እግሩ በመኪና አደጋ እግሩ ተቆርጦ እም፣ ኢንፌክሽን ሆኖበት ትልቅ አደጋ ላይ ያለ ወደ ውጭ እንትን ተብሎ ትራ- ምንድን ነው ውጭ እንዲወጣ ተብሎ እም።
አንዳንድ እርዳታ እንዲያስፈልግ ደርሰን እኛ ጋር አሁን አንድ ሺህ አምስት መቶ በላይ ሰዎች ተመዝግበዋል እና እነሱን አዎ።
ሰርተን መጨረስ ስላለብን ምዝገባ አቁመናል።
አንድ ሺህ አምስት መቶ ሰው እሺ እሺ።
ማ-